አለ ደግሞ ትኬት ልትረሽ ትችላለሽ።
አብሮ ይስጥል።
ከቢጃይ ነው እየደወልኩ ያለሁት። አቶ አብርሃም ኃይሉ አቤት። አዎ ቅድም እየመዘገብኩለት ለኦክስጅን መስመሩ ተቋረጠብኝ። እ፣ መዝግቤ አስተላልፌልዎታለሁ። የወረፋ ቁጥሩ ሀምሳ አምስት ዘጠና ነው።
አምሳ አምስት ዘጠና አዎ፣ በዚህ ሶስት ቀን ውስጥ ካልመጣልዎት ደውለው እኛ ጋር ቅሬታ ማቅረብ ይችላሉ።
እስከ ስንት እስከ መቼ?
ሶስት ቀን ውስጥ ካልመጣልዎት እሺ ሀምሳ አምስት ሀምሳ አምስትን ሀምሳ አምስት ዘጠና እሺ አመሰግናለሁ።
ሌላ ምረዳዎት ነገር አለ?
አይ ምንም የለም አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ